hello
ሀሎ
ሰላም ጤና ይስጥልኝ። ቴሌቪ
ኦ፣ የቴሌውን አጠቃቀም መረጃ ፈልጌ ነበር።
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ እህ።
ቁጥር ላይ መመዝገብ ነው፣ ሶስት ቁጥር ላይ ለመጫወት የሚል አለ፣ ሰባ ቁጥር ላይ ቋንቋ መምረጥ ነው። game ኡን ሲጫወቱ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እህ፣ ሶስት ቁጥር ከተጫንኩኝ አ ሶስት ቁጥርን ይጫኑና እድሉን ይሞክሩና ጥያቄና መልስ አለ፣ መምረጥ መርጦ መጫወት።
እሺ፣
እሺ፣ መልካም እድል።
እሺ